ጤና ይስጥልኝ ሁሉ ስፖርት ወይ ሰላም ነው። አሁን በስልክ ላክ ብለሽኝ ቴሌብር ልክ ያለው screenshot ኡን እንትን አጣውኝ እኮ በሰጠሽኝ ስልክ ላይ ልክ ያለው group ኡን አጣሁት ማለት የቴሌግራም እሺ ዜሮ ዘጠኝ ሰባ ስምንት
group ኣችሁ አዎ እሺ ቆይ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት ያው አየር ላይ ለላክልሽ